ሄሎ
ሄሎ፣ ጤና ይስጥልኝ።
አቦ ይስጠን።
ከነማ ፋርማሲ ሳሪስ አካባቢ የት ነው ያለው?
ምን ፋርማሲ?
ከነማ
ከነማ ፋርማሲ ፒያሳ።
እ፣ ሳሪስ ወይ አካባቢ የለም? ሳሪስ አካባቢ
እሺ፣ ቆይ ጠብቁኝ፣ ቁጥር ልስጦትና
እሺ። ሄሎ ሄሎ ሄሎ፣
ሄሎ።
አገኘሽ?
አዎ፣ ቆይ ስልክ እያወጣሁ ነው።
እሺ።
ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት hello ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት
okay።
አርባ አራት አርባ አምስት ላይ ደውሉ።
እሺ፣ አንድ እስቲ ቆይ አትወጪ። ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት ሰማንያ አምስት ሰማንያ አምስት አርባ አራት አርባ አምስት
ሰማንያ አምስት አርባ አርባ ስንት አልሽኝ እህቴ? hello hello hello